तिची म्हणून होणार उस्रा ఉస్రా
అవి ነጠላለው ብሏል ማስተመር ራሱ ማለት ነው ስማ ደርሷል ደርሷል ደርሷል እያሉ ነው በእናት ካስተመር ደግሞ እቀበለዋለሁ ብሏል ሰዓት እናስተካክልልሃለን
እሺ አሁን ካልደረሰስ ድጋሚ ሌላ ደርሷል አደጋ ይዘት እያሉ ነው ደውለው ሌላ ዲፓርትመንት ሪፖርት እያደረጉብህ ነው በእግዚአብሔር ለአንተ ብለን እኮ ነው እኛ
ለእኔ ካላችሁ ተውት አልስ አልሰራውም እስኪመጣው ነው ያለው እ ግዴታ እኮ እስከ አንድ- አንድ ሰዓት ተኩል እኮ ማድረስ ነው ማውጣት አይደለም ግዴታ
ወይኔ ቡስራ
ወይኔ ሳይሆን እንደ እንደ ህጉ እኮ ነው እየነገርኩሽ ያለው በአንድ ሰዓት ተኩል አድርሽ የሚጨርስበት ነው እንጂ ማውጣበት አይደለም ለምንድን ነው ሪፖርት የሚደረገው
እሺ እኔ ቡስራ ማለት ከዚህ በላይ ላስረዳህ አልችልም እግዚአብሔርን እና